ጨርሽ ብዬ ነው እኮ ከዛ ደግሞ አንድ ሰውዬ የደወለና ተቋረጠ። ሰውዬ ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው።
እሺ እሺ
ደውለው ነበረ ደንበኛችን እና ለማለት ፈልገው ተቋርጦበት ነበረ።
እንትኑን ልንገርሽ ሲል ነበሩን አዎ ሁለት ዜሮ እሺ
ሀያ ሶስት እሺ ሰላሳ እሺ ሰባ ሶስት ስልሳ አምስት ስንት አለኝ? ሰላሳ
እሺ ዜ- ሁለት ዜሮ አልሽ አዎ ሀያ ሶስት ሰላሳ እ ሰባ ሶስት ሰባ ሶስት ስልሳ አምስት ስልሳ አምስት የሶስቱም ተቋሞች አንድ ነው።
አንድ ነው። እሺ አዎ።
መስመር ላይ ጠብቁኝ ደንበኞች እሺ
እሺ እ አሁን ያረጋግጡልኝ ደንበኛችን አንዱ አራዳ ዜሮ አንድ ዜሮ ሁለት አስራ አራት አዎ
እሺ አን- አንደኛው ደግሞ እሺ አንደኛው ደግሞ እ
አራዳ ክፍለ ከተማ ቀበሌ ዜሮ አንድ ዜሮ ሁለት አስራ ሰባት እሺ ቀጥይ ሌላም ሶስተኛ ደግሞ እ
አራዳ ክፍለ ከተማ ቀበሌ ዜሮ አንድ ዜሮ ሁለት እሺ ዜሮ ሁለት ቀጥያ አስራ አንድ አይልም ስንት ነኝ?
ሶስቱን ነገርኩት ደንበኛችን አንዱ እሺ።
ዜሮ አንድ ዜሮ ሁለት አስራ ሰባት እሺ አንዱ ዜሮ አንድ ዜሮ ሁለት አንደኛው ደግሞ
አስራ አራት ብለሽኛል፣ ግን አስራ አንድ ነው ያልደ ዜሮ ሁለት ብለሽ ዝም አልሽኝ። ለዛ ዜሮ ነው አንድ ዜሮ ሁለት አስራ አራት አስራ አስራ አራት አስራ ሰባት
እና አስራ አንድም አንደኛው አስራ አንድ አስራ አንድ ነው አዎ አንደኛው ሶስተኛው ማለት ነው። እዚህ ከዲፋ አንጻ አካባቢ ወይም ከሶማሌ ተራ ከፍ ብሎ ያለው ማለት ነው።
አዎ፣ ስ- እ፣ ሶስቱም አግኝቼዋለሁ ደንበኛችን እ፣ እሺ አሁን ሶስቱን የሶስቱን ስም እ፣ በአንድ ስም ነው የምመዘግብሎት ይህ ነንበሩ አንድ ነው።
እ፣ ስም አሁን ተደውሎ የሚገኝበት ሰው ያስፈልጋል እና እ ስም ሙሉ ስም ስልክ ቁጥር ስም ስም አዎ ተደውሎ የሚገኝበት ሰው ስም አ፣ እሺ አንደኛው አስራ ሰባት ያለው ገብሬ ነው። እ፣ ምናሉኝ?
በዚህ ስ- በዚህ ስልክ ይደውሉልኝ አለሁኝ እኔ ለሶስቱም ቦታ ላይ በመኪና እየተዛወርን እናያለን። እ፣ መስመር ላይ ያለ ዛ- ደንበኛችን ይቅርታ ይቆራረጣል አ- እኔ በዚህ ስልክ ይደውሉልኝ ሰዎቹ እኔ ያለ